አስባለሁ ቁጭ ብለን ካወጋንበት ቁጭ ብዬ እተክዛለሁ ጫወታና ሳቅሽን አስታውሼ እላለሁ ተክዛለሁ አስባለሁ አስባለሁ እንግዲያው አንቺም ከተለየሽ ከራቅሽኝ አስታውሽኝ በፍቅር ከልብ ከአንጀት ከሆድሽ ውስጥ አታውጭኝ እንዳረሳሁሽን አደራ አንቺ ማተሽኝ አስታውሽኝ አይ ፍቅሪ አሰቤኝ አሰቤኝ አስታውሽኝ እንደምነሽ አራ እንዲነሽ እንደምነሽ እንደምነሽ ከተሰናበትሽኝ ከሄድሽ ከቆየሽ እጠብቅሻለሁ መች ትመለሻለሽ ለብቸኝነቴ ለብቸኝነቴ ለአዲሱ እንግዳዬ ትካዜ ብቻ ነው መስተናገዳዬ። እንደምነሽ ብዬ ሁሌ አስብሻለሁ በቃል ኪዳን ጽናት እጠብቅሻለሁ በቃል ኪዳን ጽናት እጠብቅሻለሁ የኔ ፍቅር በቃል ኪዳን ጽናት እጠብቅሻለሁ አልዋሽም ስበላ ሰብኩሽ አልዋሽም ስጠጣ ሰብኩሽ አልዋሽም ሲመሻ ሰብኩሽ ሲነጋ ሰብኩሽ አልዋሽም ምን አልዋሽም የእምነት የእውነት ቃሌን ክጀላ በላሽ ከቆምንበት ቦታ ቆሜ አንቺን አስባለሁ ቁጭ ብለን ካወጋንበት ቁጭ ብዬ እተክዛለሁ ጫወታና ሳቅሽን አስታውሼ እህላለሁ ተክዛለሁ አስባለሁ አስባለሁ እንደምነሽ አራ እንዴነሽ እንደምነሽ አራ እንዴነሽ ከተሰናበትሽኝ ከሄድሽ ከቆየሽ እጠብቅሻለሁ መች ትመለሻለሽ ናፍቆትሽ ባይኔ ላይ ናፍቆትሽ ባይኔ ላይ ከተመላለሰ የፍቅር መቤቴን አንቺን ካስታወሰ እንደምነሽ ብዬ አስታውስሻለሁ ጤና ሰላምሽን እመኝልሻለሁ ጤና ሰላምሽን እመኝልሻለሁ የኔ ፍቅር ጤና ሰላምሽን እመኝልሻለሁ አልዋሽም ስበላ አሰብኩሽ አልዋሽም ስጠጣ አሰብኩሽ አልዋሽም ሲመሻ አሰብኩሽ ሲነጋ አሰብኩሽ አልዋሽም እኔ አልዋሽም የእምነት የው እውነት ቃሌን ክጃላ በላሽ አልዋሽም እኔ አልዋሽም የእውነት የእውነት ቃሌን ከጃዳ በላሽም አልዋሽም አልዋሽም የእውነት የእውነት ቃሌን ከጃዳ በላሽም